ሄሎ ጤና ይስጥልን ቤት
ጤና ሲስተር ይኸው ይሄን በቤተሰብ ላይ መቶ ብር መቼ እንደሄደ የለም ዲፖዚተር የት እንደሄደ አጡት
አዎ ስለ ብር ምን ግቢ ብር ዊዝድሮ አድርገህ ነው ዲፖዚት ዲፖዚት ኦኬ ዲፖዚት አድርገህ ነው የዲፖዚት ቴክስት ቴሌግራም ላይ ልከህልናል
አይ ወደ ሲቪ ብር እኮ ሲቪ ብር ቴክስት ተልኩልሃል አይደል?
አዎ ስልካለ የሲቪ ብር ልላት የሲቪ ብር ቴክስት
አዎ ዋላ ላይ ልከህልኛል። ለእኔ ቴሌግራም ቁጥር ልንገርህና እሱ ላይ ላክ።
አዎ ዋላ ልላት አዎ ልንገርህ ቁጥር
አለ ዋላ ቁጥር ራሱ ዘጠኝ ዘብሶ ታርለ አዎ ዋው እሱ ላይ ላክልኝና የሲቪ ብር ነንበርህንም ላክልኝ። እሺ
ሲቪ ብር ቁጥሩ አዎ አዎ እሺ እሺ እሺ አባቴ